hello ጤና ይስጥልኝ መስፍን
hello hello አቤት
እንደምን ዋላችሁ?
ሰላም አለ እንዴት ዋሉ?
information ለመጠየቅ ነበር።
እሺ ይቻላል።
ይሄ አንድ ስለ sharing እንትን ያላችሁት እስከ መቼ ነው ያለው?
አሁን ስምና ቁጥር እየመዘገብን ነው። ሐምሌ አንድ ላይ ነው ሽያጭ የምንጀምረው።
ማስመዝገብ ይቻላል?
አዎ መዘግቦታለሁ። ማን ልበል ስሙትን?
እ- በልጄ ስም ነው ባስሊዮስ እሺ ም- ምን አለ ባሉ?
ባስሊዮስ ተመስገን እሺ እሺ። ምን ላይ ነበር ማስታወቂያችን የሰሙት?
እ?
ምን ላይ ሰምቶ ነበር የደወሉልን?
ቴሌቪዥን ላይ የት ጣቢያ እንደሆነ ነገሩን የምንትን አለኝ እኮ እናንተ አንድ ቤት አለኝ እዚህ ጎሮ ኧረ እሺ መጀመሪያ የድሮ ደንበኛችሁ ነው
እሺ።
እዚህ ጎሮ ጋር አ አ ብር ያስረክብ ነው።
ከጨረሳችሁ አዎ እዛ እዛ ነኝ እኔ እሺ። ስለዚህ እሺ።
ሐምሌ አንድ ላይ ልደውልሎት።
አዎ ባስሊዮስ ተመስገን እሺ እዤዋለሁ። ቁጥሩትም ስላለኝ በቃ እ።
እሺ መዝግብ።
ሐምሌ አንድ ላይ ነው እንትን የሚደረገው ሐምሌ አንድ ነው ሽያጭ የምንጀምረው እናሳውቀታለን።
እስከዛ ይመዘገብና እንትን እንላለን እሺ እሺ አመሰግናለሁ እሺ እሺ